ሄሎ ጤና ይስጥልኝ። ሆፕ ኢንተርቴንመንት ስንዱነኝ ባፎን ለርቶ
የሙዚቃ
አቤት
የሙዚቃ
ይቅርታ፣ ደንበኛችን ስልኮት ይቆራረጣል። ኔትወርክ ያለበት ቦታ ይሆናል። ይቅርታ። ሄሎ ዘጠና ሁለት ብዬ ይሰራ
Hello፣
የትምህርት
ድምጾት በጣም ርቋልም ይቆራረጣልም። ኔትወርክ ያለበት ቦታ ይሆናል።